ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምልወደው
በሳንቲም ፔ ከሁሉ ስፖርት አንድ ሺ አራት መቶ ዘጠና ብር ወጪ አድርጌ ነበርና እሺ successful ብሎ ወጥቷል። ግን ቴሌብሬ ላይ አልገባም እስካሁን። ትላንት ነበር ያደረገው ምሸት አካባቢ።
ልኳል ቴሌግራም ላይ
ቴሌግራም ላይ አላኩም። በ- ከሳንቲም ፔ በ transaction ከሁሉ- ላይ ያልገባሉትን ፎቶ ያንሱና አዎ።
በቴሌግራም ይላኩልን።
በየትኛው መስመር በሁሉ ስፖርት ቁጥር ያዙ።
page ኣችን እ ቁጥር የያዙ የሚልኩበትን
እሺ
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሀምሳ ስድስት አስራ ስድስት ነው አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት successful ብሎ withdrawal ያለውን ነው ም- አዎ አንስ- እና ስልኮትን
እሺ